ነበር የወጣው ዕቃ ምናልባት ስልክ አላነሳችም።
ሄሎ ሄሎ አቤት እ, ጽዮን አቤት እሺ፣ አሁን ደውሎልኝ ነበር ወደ ChipChip ስለዚህ ነገር አዎ አዎ Check አድርጌውት ነበር። የሎሚ ምናምን order ነው አይደል? ሎሚ ሳሙና ምናምን።
አዎ አዎ እሺ፣ location የተሞላው የት አካባቢ ነበር የእርሱ? ቸርችል ነው።
ሆይ ሆይ
Okay፣ ይሄኛው በቸርችል ነው location የተሞላው። በዛ ምክንያት መሰለኝ ያልደረሰሁት እና
አይ በቸርችል አልተሞላም በኮዬ
Okay፣ እኔ እዚህ ጋር አሁን የ Lifebuoy ን ከፍቼ ሳይሆን ቸርችል ነው የተሞላው location ኡ።
ማለት default በ default address አይደለ
አዎ፣ ምናልባት የ Google address ዋ አለች አይደል የምትሞላው
እ እሷን ብዙ ሰው እየሳሳተ ነው እና በዛ በስህተት ምክንያት መሰለኝ ቸርችል የገባ ቦታ እንጂ delivery date ኡ እ፣ ትላንት- የ- የሳሙናው ዛ- ዛሬ ነበር። ሎሚው ደግሞ እ፣ አንድ ቀን lag ያደረገበት ምክንያት create ያደረጉት group ኡን በአምስት ነበር አይደል?
ምንም ሰው አምስት ሰው group ኡን አ- አረ እንትን ቀን ቀኑን አዎ December five ነበር የሞላው አዎ።
ደግሞ December six ላይ ነው። ለዛ ነው አሁን በአምስት ቢሞሉት ኖሮ exactly በ delivery ቀኑ ይመጣሎት ነበር። አሁን ይኸኛው ነበር።
ወደኋላ የጎተተቦት አ- በስድስት እሺ፣ አንድ ቀን የ- አቶ እሺ የቸርችሉ ምንድን ነው የሚሆነው location ተስተካክሎ ይወጣሎታል ነገ ማለት ነው። ዛሬ already ነገ ነው።
መኪናዎች ስለወጡ አዎ location ኡን አስተካክልሎት እና መረከብ የትኛው ነው የሚችልበት ቦታ- ቸርችል የሆነው አሁን እዚህ ጋር የሚያሳየኝ የ Lifebuoy ኡ ቸርችል ነው። ቆየ ሎሚውን check አላደረኩትም። አንዴ አንደኛው በቃ አንድ ብርቱካንም በጣም አለ።
አዎ ሁሉም ቸርችል ነው። አሁን ሎሚውም ቸርችል ነው የሚያሳየኝ።
እባክህ በኋላ እሱን ያስተካክሉትና ቀይራ ያስወጣሉታሉ። ለሌላ ቀን ሲሞሉ ግን ያስተካክሉት በደንብ የሚሞሉ
እኔማ ሌላም ጊዜኮ አዛለሁ ግን እንትኑን default የኔ address አለ አይደለ home address የገባ እሱን አል- አልቀይረውም በቃ ሁሌም home ስለሆነ home address ኡ ነው home address ኡ ደግሞ ኮዬ ነው Okay office ምናልባት ቸርችል አካባቢ አዘው ያውቃሉ? እዛ ይጠቀሙ ነበር።
እ እ ቸ- ቸርችል አካባቢ ይጠቀሙ ነበር። ከዚህ በፊት አዘው ያውቃሉ? እዛ ሆነው ወይ አይ አይ አላውቅም
በቃ እሺ፣ እርስዎ በቃ location ላይ profile ውስጥ ገብቶ location ላይ location ኡን ለማስተካከል ይሞክሩና አሳክላለሁ እሱ እሺ የእኛም ከሆነ እኮ እኛም እናስተካክል- ትእዛዙን ትእዛዙን አለም አሁን እናንተ ናችሁ እሱን ያስተካክሉት
እኛ የ location መነካከት አንችልም። ያው customer
ነው አይ already የታዘዘውን ማለቴ ነው Okay አይ የታዘዘውን ማን እናስተካክላለን። ነገ አሁን እርስዎ በሚፈልጉት location ልክሎት የት ነው የሚፈልጉት የሚመጣሉ?
ኮዬ አስረስ አደባባይ በቃ ነገ ልክሎታለሁ። ነገ ይረከባሉ እቃዎች።
ስለዚህ ሶስቱም።
ዛሬ የሚመጣ የለም ማለት ነው ዛሬ አዎ ዛሬ already መኪኖቹ ወጥተዋል።
ስለዚህ ለዛ።
ሶስቱ ነገ ይመጣል አዎ ነገ በእርግጠኝነት ይረከባሉ። እሺ እሺ እናመሰግናለን። እሺ መልካም ቀን። ቻው።